ስልኩን የሰጡኝ ነበር ሰውዬው ደውሉልኝ ምናምን ብሎ ሄሎ
ሄሎ፣ አብርሃም እንዴት ነህ? ሰላም ነው አቤት ሰላም ነው።
አለን አለን። ከቤተሰቤ ነው የምደውልህ።
አ ከቤተሰቤ ነው የምደውልልህ።
አ
እሺ ምንድን ነው የሚጫንበት?
አንተና ኬኖና እንትን ነበረ ምን
ኬኖና የመኪናው ነው የመኪናው ኬኖና የመኪናው ኬኖና መኪና አ ዲስፕሌይ ጋር ሰክተኸዋል?
አ ከዲስፕሌይ ጋር ሰክተኸዋል?
ከዲስፕሌው ጋር ኬኖን አንደኛውን ሰክቻለኝ። አንሳ
እ አንደኛው ሰክቻለኝ።
ኦኬ አንደኛው ይሄ የምነካካበት ማለት ነው። እኔ አ
ችግር የለም። ኮፒ አድርግና ነገር ኮፒውን ሳደርገው ነው ያልቃል መሰለኝ።
አ አዲስ shop ነው አይደለ?
አዲስ ነው።
እሺ check አድርጌ እነግርሃለሁ።
እሺ አዲስ ነው።